ሌላ ሌላ ሄሎ
ሄሎ
ሰላም ጤና ይስጥልን።
ሰላም ነው። እንዴት ነው
አለን ምን ልርዳዎት?
አለው ጌታ ምስኪን አለን
ሁሉ ጊዜ ሁለት ሁለት ብር ሲያቆርጠው ለምን
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
ስንት ምን
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
አዎ እኮ ሽልማት
ምን አለ?
እሺ በይ